ሄሎ ሄሎ ሶል ወይ ወይ ይቺ ኢቴስ የምትባለው ማለት ነው።
እሺ አንተ በእናትህ እንትን ነበራ ድንች ነበራ ትላንት የወጣ ሰላሳ ኬጂ አሀ return ተደርጓልና return ተደርጎ ዛሬ በሰላሳ ሆኗል አይደል?
አዎ ወጥቷል።
driver ተስፋ ነው።
ተስፋ ጋር አይደለም የምትደውሉት ሚሊዮን የሚባል ረዳት እሱን ነው የምትሰጠን። ታዲያ ቁጥር አዎ።
ስጠን እሺ። ሴትዮዋ እኮ እሺ።
በቃ ዘጠኝ ሰላሳ ዘጠኝ እናደዳለች። ዜሮ ዘጠኝ ሰላሳ ዘጠኝ እሺ ሀምሳ ስምንት ሀያ አራት ሀምሳ ስምንት ሀያ አራት ዘጠና አንድ ዘጠና አንድ እሺ እሺ እሺ እሱ